Bueno, ወይስ ከስተመራን አለን መላለፋለን
እ
ቅድም የነገርከኝ ኦርደር ማለት ነው። ከስተመራው ካንተ እሺ።
ማለት ብላለ ያልከው እ
እኔ ብላለች።
እመላለፋል እመላለፋለሁ ምናምን ብለሃታል እንዴ? ከስተመሯ ጋር
ኧረ እመላለሳለሁ አላልኩም። እየመጣሁ ነው። ቦታው የቱ ጋር ነው ምናምን ስላት እ አሁን እየመጣክ ነው አለች። አዎ ብዬ ቦታ ነግራኝ እየሄድኩ ነበረ። ከዛ ደግሞ ደወለችልኝና አይ እኔ ሌላ ቦታ ላይ ነው ምናምን አለች።
አይ እንደዛ ያልኩት ልጁ እመላለሳለሁ ምናምን ሲለኝ ጊዜ አግኘ ነው። እሺ ማንኛውም ትቀበልልሃ ትቀበልሃለች፣ አድርስላት። እሺ
አ ልሄድ አዎ ሂድላት።
በቃ አ፣ እሺ እሺ ልሂድ በቃ እሺ እሺ
እ፣ እሺ